Hello ጤና ይስጥልኝ ዴናዶ አዎ እሺ ከ beU ነበር የምደውለው በ order ነበር ሰማንያ ሰባት አርባ ሶስት አስራ ስምንት የተቀበላችሁት order ምን ያህል ይቆያል?
already ደርሳል። አሁን
ምን ያህል
maximum አስር ደቂቃ ከዚህ በኋላ
አይ no እንትን እስኪገዛ ነበር የቆየ የነበረው እሱ ስላልመጣልን ነበር። takeaway box ደርሷል already ከዚህ በኋላ አስር ደቂቃ ነው የሚፈጀው?
maximum ነው እሱም።
እሺ
እሺ እሺ